hello
hello ጤና ይስጥልን ቤተሰቤት sister ምንድን ነው እስካሁን አትመለሳችም? ሳንቲም
ስንት ብር ነበር?
ዋይ ዋይ እስከ ቅዳሜ ነው።
እሺ check ላድርግልህ። ቤተሰቤት ቁጥር ንገረኝ
አይ እንትና ሰባት ዜሮ አራት እ
seven zero four
እሺ
ሰላሳ ስድስት
እ ሀምሳ hello ሰላሳ ስድስት ሀምሳ
ሀምሳ ሰማንያ ሰባት ሀምሳ ሰማንያ ሰባት አዎ ብዙ ጊዜ ተደዋወልኩ። እስከ ቅዳሜ እየደወለ ነው። በእናትህ ለሳንቲሙ ደውለህላቸው ነበር?
ደወልኩኝ፣ አይነሳም።
ዘጠና ሶስት ስልሳ ላይ ደውለህላቸዋል?
አይደለም የሰጣቸው ቁጥር ደወልና አይሰራም።
አዎ ዘጠና ሶስት ስልሳ ነው ቁጥራቸው።
ስንት ዘጠና ሶስት ስልሳ ላይ check አድርግ።
ዘጠና ሶስት ስልሳ hello
hello ዘጠና ዘጠና ሶስት ሶስት ስልሳ አዎ ስልሳ ብለህ ደውልና check አድርግ።